ሄሎ የምመለስ አብሮ ይስጥልኝ። ይኸውልህ አባ ትላንት ማታ አምስት ሺህ ብር ተናሰፈራል ዊዝድሮ አድርጌ እሺ ማታ ላይ ዊዝድሮ አድርጌው አልገባም።
እሺ አሁን የደወልክበት ስልክ ቁጥር ነው የሚስት ቤት ስልክ ቁጥር አ በዚህ ስልክ እሺ አምስት ሺህ ብር ነበር ያልከኝ አ አምስት ሺህ ብር
ገብቶልሃል እስኪ check አድርገው ወደ አዎ።
አምቤ ገቢ ወደሚል አይደለ አዎ ወደ ንግድ ባንክ አለ።
ወደ ሌሊት ላይ ገብቷል check አድርገው ንግድ ባንክ account